ይሄ ተመሳሳይ customer ናቸው።
አንዳንድ
ወይ እኔ ነኝ record እያደረኩ ያሉት እኮ። hello ሀብታሙ፣ አቤት በቃ እንትን እስኪ መልሰውና መልሻለሁ ብለህ ደውል አሳውቅሽ።
በዚህኛው ስልክ
አረ ቦት ላይ አሳውቅን ያልኩት የኛው ስልክ አይሰራም ሀብትሽ።
እሺ እኔ መደወል ብቻ ነው እሺ፣ እም- የምችለው።
እሺ በቃ እሺ
ምንድን ሆኖ ነው የኛው ያሽዬ